ሄሎ
ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ሀብታሙ ደረሰ
አዎ እ ከዊ ፕላስ ድርጅት ነው የምደውልልህ። መተግበሪያችን አውርደህ እ ተመዝግበህ ነበርና እ አሽከርካሪ ኖት ወይስ እ ተጠቃሚ ኖት?
ይህ አሽከርካሪ ኖት ወይስ ተጠቃሚ? አይሰማም።
አውቆ ጋሮት ነው okay እ አሽከርካሪ ነው የተመዘገብከው ወይስ ተጠቃሚ?
ተጠቃሚ ተጠቃሚ ነህ?
አዎ እ አሁን አንተ የተመዘገብከው አሽከርካሪዎች የሚመዘገቡበት ላይ ነው እና አንተ የምትመዘገበው ዊ ፕላስ solution user የሚል አለ። እሱን አውርደህ ነው የምትጠቀመው። እሱን አውርደህ ስትጠቀም ከሶስት መቶ ሀምሳ በላይ game ኦች አሉ። እንዲሁም አሸናፊ የሚያደርጉትን ኮድ እዛ ላይ ማግኘት ይችላሉ።
ምን ምን ምን ምን hello
ወይ ወይ እ አይሰማም።
እየሰማኝ ነው።
ያው እ ምን አንተም አንተ የምትመዘገበው ዊ ፕላስ solution user የሚለው ላይ ነው የምትመዘገበው።
እ እዛ ላይ ስትመዘገብ ከሶስት መቶ ሀምሳ በላይ የተለያዩ game ኦች እንዲሁም የተለያዩ service ኦች አሉን። ከዛ በተጨማሪ አሸናፊ የሚያደርጉትን እ የ challenge ኮድ እዛ ላይ ማግኘት ይችላሉ። እሺ ስለ ደው እናመሰግናለን። መልካም ቀን። እሺ